hello ሀሴት order ነግራችሁ ነበር እኮ አላ- አልወጣልኝም
አላያችሁ ለምንድን ነው ያልከኝ?
እ
ለምንድን ነበር አስወጪልኝ ያልከኝ?
order ተቃራኒ ሆኖብኝ ነበር።
ማነው ስምህ?
አስናቀ
አስናቅ አስወጥቼልሃለሁ እኔ ያኛውን አይደለ? እስቲ ንገረኝ order ነበሩን አልወጣም እኮ ስልሳ አንድ ስልሳ አራት እና ስልሳ አንድ ሰባ
ስልሳ አንድ ስልሳ አራት እና
ስልሳ አንድ ሰባ
ስልሳ ሰባ አዎ አሮም እና አንተ ደግሞ ለእኔ ነው የነገርከኝ አስናቀ ስም አትለይም ለእኔ ነው የነገርከኝ
okay ለካ አላዩም ታውቃለሽ ይቅርታ አለይም እም። እሺ ለማንኛውም ወጥቶልሃል አሁን ለሰላም ነው የነገርከኝ
እሺ accept ብለኸው ነው ድጋሚ አሁን ኧረ ቻው ቻው እ? ኧረ አልወጣም አልወጣም refresh አድርገው እንዴ ምን ላድርግህ እኔ ወጥቷል
እሺ እሺ